አልሰማሽም?
ሄሎ ሄሎ ስልክ ተቋረጠ።
መልካም። እሺ፣ እሺ። መቼ ደውላችኋለሁ ብዬ ነበር እኔ ኦፍ በቃ እዛ እዛ አናግረዋል።
አልያ ማልበን አልያ አባስ አብዱል ቃድር አብዱል ቃድር personally ነው communicate ያደረጉት ወይንስ?
አዎ አይ ዶክተር የኛ physician አናግሮላቸዋል።
መልካም። እሺ፣ እሺ እሺ እሺ። እደውላለሁ።
እሺ በእነሱ ስልክ ሽማ የቅድሙ ስልክ አለሽ አይደል?
አለ አለ። አዎ።
በቃ እሺ thank you ራሷ ደውላቸው። እሺ ቴንክ ዩ እሺ ደውላለሁ።